ነው የበኮበለለው?
አሁን ደው እያወራው ነበርና ተቋረጠ።
screenshot አንስተው እንዲልኩልኝ እየነገርኩት ነበር።
OK screenshot አለ?
አሉት አይደለ?
አዎ።
ሚስትየው አዎ አለኝ።
እሺ፣ በቴሌግራም ይልኩልናል። ስልክ ቁጥር ልስጦትና እሺ እሺ።
ዜሮ ዘጠኝ ዘጠና ሁለት ቆይ አንድ ኤልያስ ቁጥር ያዝ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት ዘጠና ሁለት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት forward አድርግላቸው እሱ።
ከሙሉ ስምዎት ጋር አንድ ላይ አድርገው ይላኩልን።
እሺ እሺ እናት እሺ፣ ደንበኛችን ሌላ የምረዳዎት ነገር ይኖራል?
እ፣ ያው እንትኑን ብቻ ጨርሽልኝ። ይኸኛው እሺ፣ ደንበኛችን ስለደወሉልን እናመሰግናለን።
ይገባል።
ስላገ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ እስከምጥለው መልካም ቀን